ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ወጪ አድርጌ ነበረ እሺ approval ጠይቆኝ ነው ቅድም እስካሁን አልገባም።
ይሄኔ ቤት ቤት ቁጥር
ሰላሳ አምስት ቤት አዎ ስንት ብር ነበረ?
አስራ ሁለት እሺ ትንሽ ጠብቀኝ መስመር ላይ check አደርግልሃለሁ።
ጸጉርሽን ልቁረጠው?
አስራ ሁለት ሺህ ነው ያልከኝ? አስራ ሁለት ሺህ ብር ነው ያልከኝ?
አዎ እሺ hello
አቤት ወደ ቴሌ ነው አይደል የላከው?
አዎ ቴሌብር በሳንቲም ፔይ ነበር።
አሁን balance ነው ቴሌብር account ን check አድርገው እሺ።
እሺ ለእንትን ብለሽዋል?
እም፣ አዎ confirm አደረግኩልህ ገብቷል already።
ደርሶኛል። እሺ thank you።
እሺ እሺ እሺ እኔም አመሰግናለሁ። መልካም ምሽት።